Hello አቤት ሰላም ጤና ይስጥልን። አቶ ኃይሉ አቤት ተመስልን።
ከፍሊንት ሁሉ ሰላም ነው? ከ Flintstone Homes ነው የምደውልልዎት።
አይ በቃ ሀሳቤን ሰርዣለሁ። እባክህን አልተሳካም።
አበላ
አዎ አልተሳካም። አንዳንድ ነገሮች ሲሰሩ ቅድሚያ የሚሰጣቸው ይሰጣል ተባልኩና እንግዲህ ወደፊት እናስብበታለን።
እሺ ግን ሄዶ አንዳንድ ነገሮችን የሚደረጉ ብትመካከሩ ጥሩ ነበረ። ግን
እና- እናደርጋለን፣ ወደፊት እናደርጋለን። ችግር የለውም። አሁን ቅድሚያ የምንሰጣቸው ነገሮች ስላሉ ከእንትን ስላለ ነው።
እሺ
እሺ